নাটুরা আনিস हम्म እዩ ትቡል ሄሎ ሄሎ አሉላ አቤት።
እንዴት ነህ? ከቢሮ ነው የምደውልልህ ከችፕችፕ።
እሺ አንድ አዜብ የምትባል ከስተመር ደውላልኝ ነበር አሁን አዎ፣ ለቡ ሙዚቃ ቤት ሎኬሽን እሺ እሺ።
እ፣ ዘጠኝ አይተም ነው ያላት አንተ ጋ ነው አይደል ያለው? ይዘው ወጥተሃል።
እኮ አዜብ አለ ብቻ ግን ቸርቸር ብላ ነው order የሞላችው እንትን አዎ፣ location በፊት መጀመሪያ ላይ አ- አ- እንትን ነው ተሳስታ location እኮ ተሳስታ የሚሆን ምንም ይሁን እኔ ጋር ገባሁ ቸርቸር ተብሎ ነው። እኔ ቸርቸር ሲሄድ እዛ ነኝ ለቡ ነኝ አለች። እኔ ደግሞ አዎ።
የተሰጠኝ ወደ ቸርቸር ወደ ልደታ ምናምን ነው የተሰጠኝ ወደ ቤቴል ዓለም ባንክ ምናምን። እንዴት አድርጌ ነው ለቡ መ- መምጣት የምችለው?
ስለዚህ አሁን ለዛ ዛሬ ወሱንም መሄድ አይችልም።
ስምንት ሰዓት ከምናምን አሁን አሁን አካባቢ ነው የወጣው።
ስለዚህ አሁን ዛሬ መሄድ አይችልም ማለት እኔ ነው።
ነግሬያታለሁ፣ ደውላልኝ ነበረ። እኔ እንግዲህ ቤቴል ዓለም ባንክ ምናምን ነኝ። እ፣ አንቺም ልጅን ስህተት ነው እንጂ ጋር አይገባም። እዛ መስመር የሄደ መኪና አለ ምናምን ሰዓት እና እንዴት ይሻላል ምናምን አለችኝ። ከዛ እኔ ከተመቸኝ ማለት በጊዜ ከጨረስኩ ልመጣልሽ እችላለሁ፣ አለዚያ ግን አይ አልመጣም፣ ነገ ሌላ በሌላ መኪና ይመጣልሻል ምናምን አልኳት።
እም፣ ስለዚህ እኔ አሁን ምንም ዛሬ ማድረግ አልችልም።
መድረስ እ፣ አትችልም ማለት ነው እኔ መድረስ አልችልም እዛ አይደለም?
ዛሬ አዎ፣ አዎ በቃ እሺ፣ እሺ፣ ብያታለሁ እኔ እሺ አሉላ